ጤና ይስጥልኝ ማን ይባባል?
ሰላም ነው እግዚአብሔር ይመስገን።
አለን አንተ የሚሸጥ መኪና ነበረኝ እና ከዚህ በፊትም አውርቻችሁ ነበር። አልተመቸው ነው አላሳየዋችሁም። እና እሺ
እንዴት ነው የማደርገው?
ምን መኪና ነው?
ሱዙኪ ሴሌሮ።
ብዙ ጊዜ ላሪ እኮ ይዘውልን ይመጣሉ።
የት ነው እሱ?
ፓስተር አደባባይ ፊት ለፊት
Okay እሺ፣ አመጣዋለሁ በቃ። እሺ ቁጥር ልስጦትና ዛሬ ይመጣሉ።
አህ ዛሬ ከሰዓት በኋላ እመጣለሁ።
እሺ ቁጥር ልስጦትና ደውሉልኝ ሲመጡ።
እሺ ከአንዴ ትነግሪኝና ዜሮ ዘጠኝ አርባ አራት አርባ አራት ዜሮ